Hello?
Hello? Hello? Hello? Hello? Hello? Hello?
ሄሎ
ሄሎ አይሰማም?
ይሰማል። ሰላም ነው አቶ ሳምሶን?
አዎ፣ አዎ። ትናንት ደውለሽልኝ ነበረ ከት- ከትናንት አዎ። ፎቶና መታወቂያ ይላኩ ብዬ አላኩም።
Okay፣ ቁጥር ሰተሽኝ ነበር አይደል?
አዎ
እሺ፣ ልክልሻለሁ። በቃ አይ በማታ እኮ ቤት ስገባ አስታውሳለሁ ብለሽኝ ስለነበር ረሳሽ።
እ፣ ፎቶና መታወቂያ ካላኩ ሽልማቱ ላይ ፕሮግራሙ ላይ ቢገኙ አይሸለሙም። ምክንያቱም በጣም በተደጋጋሚ ጊዜ አንድም ሁለትም ቀን ደውዬ ስልኮታ አይነሳም፣ አንስተውም አላኩም እና ቢመጡም ሽልማቱ ላይ አይገኙም። ግልጽ ነው አደለ? profile ኡ check ሲ- ከተደረገ በኋላ ነው እሱ መሸለም የሚችሉት። ጠይቄ ቁጥር ሰጥቼዎታለሁ። ፎቶና መታወቂያ ይላኩ። አሁንም እስከ ስምንት ሰዓት ድረስ ይላኩ። ከዛ በኋላ ቢልኩ ተቀባይነት አይኖረውም። ምክንያቱም profile ኡ check ተደርጎ ነው ከዚህ በፊት አሸንፈዋል አላሸነፉም የሚለው ተረጋግጦ ነው መሸለም የሚችሉት። ለዛ ነው ማለት serious ጉዳይ እኛም ስራችን እስከሆነ ድረስ serious ጉዳይ አድርገው ይዘውት ቢልኩ ጥሩ ነው። Complain ቢያቀርቡ ደውዬ ያለው ነገር ስላሳወቅ እኛ ተጠያቂ መሆን አንችልም ማለት ነው።
ችግር የለም። እየነዳው ስላቸው ነው። በቃ አሁን ልክልሻለሁ።
መታወቂያና ፎቶ ይላኩ አሁን።